Hello ጤና ይስጥልኝ።
አብሮ ስትለ ከ Best Bet ነበር የምደውልልህ።
አ እሺ አውርተህን ነበር live chat ላይ አይደለ?
አ እሺ ምንድን ነበረ?
draw እኮ ያልኩት ምን አልከኝ?
በ- በ draw ን ነው የቆረጥኩት።
እሺ
ደቂቃ በዘጠና ደቂቃ አልቆ እንደገና በሪጎሬ ነው የተሸነፉት።
እኮ ዘጠና ደቂቃ ላይ ባለው ጨዋታ ባለቀበት ውጤት ነው የሚታረመው።
አዎ እኔ በ draw ነው ያልኩት። ዜሮ ዜሮ ነው አለቀ። በዜሮ ዜሮ አልቆ እንደገና በሪጎሬ ነው የተሸነፉት።
እኮ በዜሮ ዜሮ ካለቀ በአቻ ነው ማለት ነው የሚያዘው።
አዎ እኔ አቻ ብያለሁ መጀመሪያው እሺ አልታረመልህም ነው እ?
አልታረመልህም ነው።
አ እሺ cashier code ኡን ትነግረኛለህ?
cash ኮዱ አ
እሺ ሲሰሙ ካሽኮዱ ትኬቱና አ
ቁጥሩን ልንገርሽ አ
ዘጠና አንድ
እሱ ጋር ሳይሆን ከታች እ፣ ከታች ጋር cashier code የምትል እ፣ ቁጥር የለችም?
በታች አ
አስራ ዘጠኝ እሺ አስራ ዘጠኝ
አርባ ሶስት እሺ
ዘጠና ስድስት እሺ
ሰማንያ ሰባት
የመጨረሻውን ጨዋታ ነው ብዙ ያደረገውን እሺ አንድ ለባዶ ነው ጨዋታ ያለቀው ደንበኛችን
በሪጎሬ ነው እሱ በሪጎሬ ነው እንጂ ሪጎሬ ነበረ መልክ አለ አይ አይደለም በሪጎሬ ሳይሆን full time ላይ አንድ ለባዶ ነው ያለቀው
እርግጠኛ ነች አዎ እሺ መልካም ምሽት
እሺ